ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት hello ጤና ይስጥልኝ አብሮ ተድላ ነው።
አዎ ተድላ አምቡላንስ ላይ ነው የደወልኩት።
አምቡላንስ ፈልገን ነበር ከአዲስ ሕይወት ወደ ይችላል።
ራስ ደስታ የሚሄድ የ ICU patient እሺ ከአዲስ ህይወት ራስ ደስታ
communicate አድርጋችኋል?
አዎ፣ ጨርሰናል፣ ግን ትንሽ ጠብቁ ብለውናል።
እሺ እስከዛ patient ኡን ነገር እንወቅ። liaison ላይ ነው አይደል እናት ያናገሩት?
እህ እህ እህ።
liaison ላይ ነው አይደለ?
አዎ፣ liaison አዎ፣ ምን አይሲዩ ነው አይሲዩ ነው አይቲ አዎ፣ አይቲ ventilation machine ላይ ነው።
አዎ፣ ማሽን ላይ ነው።
እሺ እስከዛ የ patient ኡን ሙሉ information ልውሰዳ።
እሺ፣ አዲስ ሕይወት እሺ እሺ።